Hello ጤና ይስጥልን ባንክ ቲዩብ ነው።
አብሮ ይስጥልን የኔ እመቤት። ለመመዝገብ ነበር ይቻላል። አራተኛ ዙር የቤሳ ስልጠና እየመዘገብን ነበረ። ስምዎትን ማን ልበል
ዳግም እባላለሁ። መቼ እንደሚሰጥ ግን አላወቅኩም የኔ እመቤት።
እሺ ችግር የለም። ዳግም ማን አሉኝ?
ዳግም ደመቀ እባላለሁ።
እሺ ስልክዎትን ይነግሩኛል?
ዜሮ ዘጠኝ አስራ ሁለት
እሺ አስራ ሁለት ሰባ አምስት ስልሳ ሰባት ሀምሳ አራት ስልሳ ሰባት አስራ ሀምሳ አራት ሀምሳ አራት okay። እሺ የት አካባቢ ነበር የሚኖሩት?
እኔ የምኖረው ወደ ወሰን ፌምሲ ታውቂዋለሽ?
አዎ ስልጠናችንም ወደዛ አካባቢ ነው። ወደ ሀያት ተስፉ ሲኒማ ነው። በአካ- የት ነው ማስታወቂያውን እዩት።
እኔ YouTube ላይ ነው check ያደረኩት እና የዩኒቨርሲቲ ተማሪ ነኝ እ፣ አሁን ላይ training ኡን maybe መቼ ነው የምትሰጡት?
የሶስት ወር ኮርስ ነው።
እህ
በሳምንት ሶስት ቀን class ይኖረናል። ሀያት ተስፉ ሲኒማ በሚገኘው አዳራሻችን ከአስራ አንድ ተኩል እስከ አንድ ተኩል ነው።
እህ
በ credit hour የምናስከፍለውም ሰባት መቶ ሀምሳ ብር ነው። አጠቃላይ የምንሰጠው credit hour ደግሞ ሀያ credit hour ነው።
okay በሰባት መቶ ሀምሳ ሲባዛ በስንት ላድርገው ታዲያ?
በሀያ አስራ በሀያ አምስት ላባዛው።
ሺህ ብር ይመጣል። አዎ።
እህ
ይሄ ግን የሚሆነው ቀድሞ ለሚመዘገቡ ተማሪዎች ደግሞ በ credit አምስት መቶ ብር ነው ሀያ ሲሆን አስር ሺህ ብር
okay እንትን አ- አምስተኛው ዙር መቼ እንደሆነ ለማወቅ እችላለሁ? ይቅርታ።
አሁን አራተኛ ዙር የመጨረሻው ዙር ነው። ቀጣይ የሚኖራል ለማስተርስ ነው እንጂ ይሄን ዙር ጨርሰናል። አራተኛ ዙር ላይ አብቅተናል። የመጨረሻው ዙር ነው ይሄ።
ኧረ እባክሽ። okay አዎ።
ይሄን ያለኝ አማራጭ ማለት ነው።
ተማሪ ከሆኑ ግን ኦንላይን መውሰድ ይችላሉ።
እም፣ okay የማያመቸው ከሆነ ወደ ዩኒቨርሲቲ የሚሄዱ ከሆነ አዳማ ተማሪ አዳማ ሳይንስ ቴክኖሎጂ
okay፣ አሪፍ ነው።
እና ስለዚህ ኦንላይኑ እየተመ- መውሰድ ይችላሉ።
እየተመላለስ እ እ?
ኦንላይኑ መውሰድ ይችላሉ።
okay እንትን ነው እንዴት ነው አሁን payment ኡን የማደርገው?
አሁን ግን የሚከፍሉት የከፈሉበትን ደረሰኝ በሰባ አምስት ቤቱ ስልካችን ቴሌግራም ላይ ስምዎትንና ኢሜይሎን ስልክዎን አድርገው ይልኩልናል።
በምን እንደምልክላችሁ?
በሰባ አምስት ቤቱ
okay ሰባ አምስት ሀምሳ አንድ ምናምን ማለት ነው።
ሀምሳ አንድ
okay ቴሌግራም ላይ የሚቀበለኝ ቴሌግራም ይኖራል ላይ ማለት ነው።
አዎ፣ እኛ አለን። እኛ እዛ ላይ እንትን እናደርግልዎታለን። በአካል ሊማሩ ወሰኑ ወይስ online?
okay አሁን እ፣ ም- ምርጫዬን መናገር አለብን?
ችግር የለም። የዛ ሰዓትም ሲልኩልን እንትን ማድረግ ይችላሉ። ስማ ኦንላይን ሰ- በሚጽፉልን ሰዓት ያ ካለ ኦንላይን ነው የሚለውን ገልጸው ይጻፉልን።
በሳምንት ሶስቴ ከሆነ መች መች ነው አልሽኝ? ይቅርታ።
ሰኞ፣ ሮብ፣ ዓርብ፣ ማክሰኞ፣ ሐሙስ፣ ቅዳሜ ከአስራ አንድ ተኩል እስከ አንድ ተኩል እሺ እሺ በጣም እሺ፣ አመሰግናለሁ።
account ልላክሎት
እ፣ በምን ላይ አሁን ለያዘው?
text አደርግሎታለሁ በአሁን በሰጡኝ ስልክ።
alright እሺ እሺ okay፣ እሺ። መልካም ጊዜ።
እሺ ላላችሁ